መሰረት ነኝ። ምን
መሰረት ነሽ?
መሰረት ነኝ።
የቤት ነው? እሺ ኦርደር ነምበር ልንገርሽ።
እሺ
እ፣ ኧረ ና እባክህ እየሳፈርኩ ገባ። አርባ አራት አርባ ሶስትን እ? ከስተመሩ ያለበትን ፈልገሽ ጠይቀሽ ፊን እ?
የት የፈታል ነው ያለው ካስተመሩ?
የሚ ያለው ከስተመሩ ቤቱ ነው አዎ።
ቤቱ ነው ወስደለት ይሄ ቤቱ ነው ወስደለት
እኮ ቦታውን ጎሮ ቀይሩብን።
ሚካኤልን አለ አዎ ጎሮ ሚካኤልን ያልፍና በጀርባ ማለት በር ነው ያለው ትክክለኛ ቦታ ንገረኝ በጀርባ በር በጎሮ ሚካኤል ጀርባ በር ነው ያለው እና በፊት ብሎ ነው ያስገባው እሱ።
እኮ እንደዛ የሚባል አለ እንዴ? ሻይ አዎ ላለው ከጓሮ ብለሽ ለኪው አዎ ይትባረክ ወይ
ውጣ።
ፒን አድርጊ አይ ፒን አድርጊ መቶ ሀምሳ ነው የሚለው ይጨምራል እሺ።
እሺ